የማይቀዘቅዝ ወለታ ያምቀው እንደ ጌታ ያለ የትም አይገኝ የተናገረልን ቃሉን ይፈጽማል ተናግሮ ማድረግ እሱ ብቻ ያውቃል። ስለማይረሳ ጌታ ስለማይረሳ ኢየሱስ